አሎ ጤና ይስጥልኝ አሊባባ።
ሰላም፣ እንዴት አለሽ?
እግዚአብሔር ይመስገን።
ቲክቶክ ላይ የሆነች ካንጎ ሬኑ ካንጎ
ሪኖ ካንጎ ሁለት ሺዋን
እቺ ሰማያዊ ከለሯ ያ ስንት ነች? ካሹ
ካሽ አንድ ሚሊዮን
ኦኬ። አይ ባንክ ስድስት መቶ ይላል። ከዛ ካሽ ያለ ባንክ ጊዜ- ሶስት መቶ ሺህ ብር ይመቻል።
Okay። አንድ ነጥብ ሶስት ማለት ነው።
ምን አሉኝ?
አንድ ነጥብ ሶስት ማለት ነው።
አ- አ-
እ አዎ
Okay። አልተወደደች
መስመር ላይ ነን።
እ